ጤና ይስጥልኝ አሪፍ ነኝ መሀሊት ነኝ ባኮ ምን ልርዳዎት?
አንድ ኦፕሬተር ነው ያለው። አሁን የወራዎች ነሽ?
እሺ ምን ነበር ጉዳዮች? በዚህ ቁጥር ነው ያስመዘገቡት?
ሁለት መቶ ብር አስገብቼ ወደ ባሙስ እሺ
ብሩን ቆርጦታል። ትራንዛክሽን ፌልድ ይላል። ብሩን ቆርጦታል እና
እሺ አለሙ በሚል ነበር ያስመዘገቡት?
አለሙ አዎ፣ አዎ።
እሺ ደንበኛችን screenshot ላኩልን ቴሌግራም ላይ ነገርኝ እስኪ የቴሌግራም ቁጥራችሁን።
እሺ ዜሮ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ
ቴሌግራም ላይ ላክላችሁ screenshot ኡን።
አዎ እዛ ላይ ስምና ስልክ ቁጥርም ያስቀምጡልን በተጨማሪ እሺ፣ እሺ። ቴንኪዩ እሺ እኛም እናመሰግናለን።